ተው ስማኝ ሀገሬ እረ ስማኝ ሀገሬ ተው ስማኝ ሀገሬ እረ ስማኝ ሀገሬ ተው ስማኝ ሀገሬ እከድ እከድዬ እረ ስማኝ ሀገሬ ነገር ተበላሸ እረ ስማኝ ሀገሬ በስጋ ገበያን ስልከሰከስ መሸ እረ ስማኝ ሀገሬ በስጋ ገበያን ስልከሰከስ መሸ እረ ስማኝ ሀገሬ እስከዚያው ድረስ ነው እረ ስማኝ ሀገሬ ሲሶ ማረሳችን እረ ስማኝ ሀገሬ እንገባው የለም ወይ በየመሬታችን እረ ስማኝ ሀገሬ እንገባው የለም ወይ በየመሬታችን እረ ስማኝ ሀገሬ በስምንተኛው ሺህ እረ ስማኝ ሀገሬ በተልከሰከሰው እረ ስማኝ ሀገር በተዝኪያን ይስሟል አይጣሉም ከሰው እረ ስማኝ ሀገር በተዝኪያን ይስሟል አይጣሉም ከሰው እረ ስማኝ ሀገር ተው ስማኝ ሀገሬ እረ ስማኝ ሀገር ተው ስማኝ ሀገሬ እረ ስማኝ ሀገሬ ተው ስማኝ ሀገሬ በስምንተኛው ሺህ እረ ስማኝ ሀገር በመጣው ሰዓት እረ ስማኝ ሀገር ጊዜ ያገኘን ብሎን ግፋ ለመስራት እረ ስማኝ ሀገር ጊዜ ያገኘን ብሎን ግፋ ለመስራት እረ ስማኝ ሀገር መለስ ቀለስ ብላ እረ ስማኝ ሀገር አየችው ቀሚሷን እረ ስማኝ ሀገር እረሳችው እናን ካፈር መለወሷን ረስማኝ ሀገር እረሳችው እናን ካፈር መለወሷን ረስማኝ ሀገር አሳትብሉ እያለ ረስማኝ ሀገር ቄሱ ሲራገም ረስማኝ ሀገር አሳማ ይበላል በኩዳድ ጾም ረስማኝ ሀገር አሳማ ይበላል በኩዳድ ጾም ተው ስማኝ ሀገር ተይ ተበላለጪ እረ ስማኝ ሀገር ከዚህ ከምድር አዳር እረ ስማኝ ሀገር እኩሉን ብትበይ እረ ስማኝ ሀገር ማኑን መጽውቺ እረ ስማኝ ሀገር እጥፍ ትለብሽ እንደው እረ ስማኝ ሀገር ነጠላውን ስጪ እረ ስማኝ ሀገር አሁን ምን ይገኛል ወጥተሽ ብታፈጪ እረ ስማኝ ሀገር እረ ስማኝ ሀገር ተው ስማኝ ሀገሬ እረ ስማኝ ሀገር ተው ስማኝ ሀገሬ እረ ስማኝ ሀገር ተው ስማኝ ሀገር አሉባልታ ሰምተው እረ ስማኝ ሀገር እውነት ነው እያሉ እረ ስማኝ ሀገር ያሳባቂን ወሬ እረ ስማኝ ሀገር እየተቀበሉ እረ ስማኝ ሀገር መግባባት ቀረና ከረረ ነገሩ ረስ እኛ ገር አባትና ልጁን ተቆራርጠው ቀሩ ረስማኛ ገር አባትና ልጁን ተቆራርጠው ቀሩ ረስማኛ ገር ተውስማኝ ሀገሬ ረስማኝ ሀገር ተውስማኝ ሀገሬ ረስማኝ ሀገር ተውስማኝ ሀገር ጎድን ተዳቢቱን እረ ስማኝ ሀገር ተብትበህ ጥበሰው እረ ስማኝ ሀገር እስኪ በላ ሞቱን አያውቅምና ሰው እረ ስማኝ ሀገር እስኪ በላ ሞቱን አያውቅምና ሰው እረ ስማኝ ሀገር የተጠበሳሳ እረ ስማኝ ሀገር ይሸታል እጃችሁ እረ ስማኝ ሀገር እረ እናንተ ሰዎች አሳማ በላችሁ ስማኝ ሀገር እረ እናንተ ሰዎች አሳማ በላችሁ ተው ስማኝ ሀገር አሳትብሉ እያለ እረ ስማኝ ሀገር ቄሱ ሲራገመ እረ ስማኝ ሀገር አሳማ ይበላል በኩዳድ ጾም እረ ስማኝ ሀገር ተው ስማኝ ሀገር እረ ስማኝ ሀገር ተው ስማኝ ሀገሬ እረ ስማኝ ሀገር ተውስማኛ ገር
Thank you.